ጤና ይስጥልኝ ቤፋን
አብሮ ይስጥልን። ሰላም ነው?
ቤፋን እግዚአብሔር ይመስገን። ከአሪፌ ነበር የምደውልሎት።
ኬት ይሰማል አሁን?
ኬት አልኩኝ?
አሪፌ
አሪፍ አሪፌ አሪፍ ፖስ ማሽን አዎ።
ኦኬ ከዛ ነበር የምደውልሎት።
እንተዋወቃችኋለን ብለን ነበር ኤደን እባላለሁ።
ኦኬ እሺ እ ምንድን ነበር
እ እናሳውቃችኋለን። ያው ባለፈውም ደግ- ደውላችሁልን ነበር እ እየተጠቀማችሁበት ስላልሆነ እሺ።
ምናምን ምናምን ተብለን ነበር እና እናሳውቃችኋለን። አረሳ ነው እሺ በዚህ ሁለት ቀን እናሳውቃችኋለን ውጤ እሺ እሺ እሺ አሳውቁ እንደማያችን። እሺ አመሰግናለሁ። መልካም ቀን።
ችግር የለም። መልካም ቀን ላንቺ።
እሺ